ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ትናንት withdraw ያደረኩትን ከዚህ ተቆርጦ ቴሌብር ላይ ስላልገባ screenshot እና ስልክ አስቀምጥ ብለን ነበር።
ቴሌግራም ላይ ልከዋል።
አዎ ልክ ያለው ትላንት ጠዋት
በዚህ ስልክ አዎ በዚህ ስልክ ነው።
ተላልፎሎታል። ሲስተካከል እናሳውቆታለን።
በቃ እሺ፣ እሺ፣ thank you፣ እሺ።
እሺ